ጤና ይስጥልኝ። አሪፍ ነገር ነው። በኮሙን ነው ወይኔ ሊቦሳል ነው ታሪክ መስክ እንዴት ነው?
ወደ ጊዜውን አስብቼ ነበር። አሁን እሺ
ቆረጥ ብኝ ሙሉውን ያስበውን ብር አላገኘሁትም።
እሺ ዊዝድሮ ነበር ማድረግ የፈለጉት ፖስት እያስገባው ነበር እያስገቡ ከቴሌብር ሲሞከሩት ከቴሌብር ነው ያስተላለፉት።
ያ ያ
እሺ እሺ ደመኛቸው ሙሉ ስሞትን ይገሩ ከዲያሰብ
እሺ ደመኛቸውን ቴሌብር በዚህ ቁጥር ነው የሚጠቀሙት።
ያ እሺ ወደ ኬክ ብር ያስገቡትን የገንዘብ መጠን ንገሩኝ።
ሁለት ሺ ስምንት መቶ ሀምሳ ያደረጉት ቴሌብር ጋር የቆረጠውን ልዩ መወስኑ ማለረሱም ተብለው እሺ ደንበኛችን አሁን የሰጡኝን መረጃ መዝግብልዎታለሁ። አሁን በምነግሮት ቁጥር ወደ ቴሌግራም account ኣችን screenshot አንስተው ይልኩልናል።
እሺ ዜሮ ዘጠኝ ዘጠና ሁለት ዘጠና ሁለት አስራ ሶስት አስራ ሶስት ዜሮ አንድ ሀምሳ አምስት ዜሮ አንድ ሀምሳ አምስት okay አሁን ላኩ።
እሺ ሌላ የምረዳዎት ነገር አለ?
ምንም በቃ ይህን ክስታሪችልኝ ደሆነ እሺ ስለደወሉ እናመሰግናለን። ስለ አገልግሎት የሀሳብ አስተያየት ካሉት ከሚሳም ስንዘዋል እስከምትልኝ መልካም ምሽት ይሆንላችሁ።
okay እሺ